hello,
hello,
hello.
hello
እ- አይሺ ተቋረጠ ስልኩ።
አዎ ምን ብሎት ነበር ያጭበረበሩት?
እ- እሺ ምን ብሎ ነበር አጭ- አጭበረበሩኝ መሰለሽ። የሆነ እርዳታ ድርጅት አለና
እሺ
እየሰማሽኝ ነው?
አዎ
የእርዳታ ድርጅት አለኝና አለና
እሺ ብር ይገባልሃል ብሎኝ እንደዛ አ፣ እንትን ብለን ነበር አስቴን ከዛ ከዚህ ስልክ ለ- ለሌላ ስልክ እ፣ ሊሞላ ብዬ የቴሌ ኮዱን አስገባሁት። ከዛ እሺ።
ሲያስገባ